hello ጤና ይስጥልኝ።
hello ሰላም።
መጣሁት።
hello hello hello፣ አይሰማም?
ይሰማል። ሰላም ነው።
እግዚአብሔር ይመስገን።
አለን መመዝገብ ፈልጌ ነበረ።
okay ትችያለሽ። ስሞትም አልበል ሮዛ ተሾመ።
ማ- ሮዛ።
አዎ ሮዛ ተሾመ።
እሺ ሮዛ። እሺ በቃ የመዘገብኩት ነው። ስልክ ቁጥሮትን ይንገሩኝ።
ዜሮ ዘጠኝ አስራ ሁለት
ዜሮ ዘጠኝ አስራ ሁለት ሰማንያ ዘጠኝ
okay
ሰባ አንድ
ሰባ አንድ ሰላሳ ዘጠኝ
okay እሺ። ሰላሳ ዘጠኝ ማለት ነው። እሺ አድራሻዎት የት ነው?
ንፋስ ስልክ ላፍቶ ክፍለ ከተማ ማለት ነው።
okay ምንድን ነው የሰራነው? ነው okay እሺ። ማስታወቂያውን በምን ነበር ያዩት?
እ፣ ማስታወቂያውን ሳይሆን እ፣ ሰው ነው information ኑን የነገረው።
okay okay እሺ። ያው በአካል ለመማር ነው የምትፈልጊው በኦንላይን?
እ፣ ከስራ ጋር የሚመቻች ነው። በአካል ነው ብማር
ከአስራ አንድ ተኩል እስከ ምሽት አንድ ሰዓት ተኩል ነው የምናስተምረው አስራ አንድ ተኩል ሰኞ፣ ሮብ፣ አርብ ማለት ነው እስከ አንድ ሰዓት ተኩል ድረስ የት ነው አካባቢ?
ሀያት ደራርቱ አደባባይ ተስፉ ሞል ወይም ተስፉ ሲኒማ።
ኦንላይን ብማር ነው የሚሻለኝ እንደዛ ከሆነ።
okay እሺ። ኦንላይን መጋቢት አስራ ስድስት ነው የሚጀምረው መጋቢት አስራ ስድስት ነው የሚጀምረው። ነገር ግን ያው እስከ ዛሬ ስድስት ሰዓት ለሚከፍሉ ተማሪዎቻችን ሰላሳ አራት percent discount አድርገናል እሺ፣ ከሙሉ ክፍያ ላይ ማለት ነው እና ያው እሺ፣ የእንትኑ ተጠቃሚ እንድትሆኝ ብዬ ነው እሺ፣ የ discount ኡ።
እሺ፣ በ credit hour ነው የምናስከ- የምናስከፍለው። አንድ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ ሀያ credit hour ነው የሚወስዱት አስር ሺህ ብር ማለት ነው። እሱ ሙሉ ክፍያ ከሱ ላይ ሰላሳ አራት percent discount አድርገናል። ከዛሬ ሰላ- ስድስት ሰዓት ብቻ ነው የሚቆየው።
okay። አ- አጠቃላይ የ- ስንት ነው የሚሆነው ማለት ነው?
ሰላሳ አራት percent ኡ እንትን ሲሆን አስር ሺህ ብር discount ሲኖር አስር ሺህ ብር።
አስር ሺህ ብር አ እሺ፣ እሺ፣ ይወስኑና ይደውሉልን።
እሺ።